ዘጠኝ ሰዓት ከደወል ጀምሮ እስከ ገብረ ማም ድረስ እንደሰነበተው ነው የሚለውጠው መዝሙር በዘጠኝ መሪ ይበል ዘንተ አሌ አሌ አሌሉያ አሌ አሌ አሌሉያ አሌ አሌ አሌሉያ ሶበ ሰቀልዎ ሶበ ሰቀልዎ ሶበ ሰቀልዎ ለእግዚእነ ፀሐየ ጸልመ ወወርኅ ደመ ኮነ ይእየ አድለቅለቀት ምድር ወተከሶ መቃብራት ለካይል እንዳለፈው በል። የዘጠኝ ሰዓት ግብረ መም ከተፈጸመ በኋላ ሃይማኖት አበባ ፈወርቅ በመሪ ወገን ቄርሎስ በአንሺ ወገን አንብ ምን ተኑ ብለ ታምረ ማርያም ታምረ ኢየሱስ አብጽህ ቀጥሎ መጽሐፈ ዶሮ በየሰዓቱ አይቀርም ይቃ ዘጠኝ ሞተ በስጋ ዘጠኝ ሞተ በስጋ ዘጠኝ ሞተ በስጋ አባባሉ ለመስቀልከ ንሰግድ እንዳለው ነው። አያይዞ ይዲ ይበል ወወ ደዩ ሐሞተ ውስተ መብልየ ወአስተዮኒ ብይአ ለጽምእየ ወወ ደዩ ሐሞተ ውስተ መብልየ ይበል ካህን። ወንጌል ቅዱስ ማቴዎስ፣ ማርቆስ፣ ሉቃስ ወዮሐንስ አርባዕቱ ወንጌላውያን መርገ ጊዜ ተሳቶ ሰዓት ጸርሃ ኢየሱስ በቃሉ ወይቤ ኤሎሄ ኤሎሄ ጊዜ ተሳቶ ሰዓት ከልሃ ኢየሱስ በቃሎ ወአማይ ጸነ ነፍሶ ሶብየሃ ይህ የማርቆስ ሲሆን ዘሉቃስ ጊዜ ተሳቶ ሰዓት ገአረ ኢየሱስ በቃሉ ወወጣት መንፈሱ ሶብየሃ ዘዮሐንስ መልስ ይዚያ ተሳቶ ሰዓት አጽናነ ርእሶ ኢየሱስ ወይቤን ተፈጸመ ኩሉ ካጸልዩ በእንተ ጽና ዛቲ መካን ለእለ ምዕራፉ እግዚኦ ተሳለን ኪርያ ላይ ሶን በተከታተል በል